ልጆቼ ተራቦ ደረሰ ሰዓቱ የዘገየሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ ሰዓቱ ቢደርስ መምጫሽን አስበው አስበው ይጠባበቁሻል አይኖቼ ተርበው እፎይ ባለ ልቤ ፍቅራችን አግኝቼ አግኝቼ ሊያዩሽ ጓጓሉ ተርበው አይኖቼ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱስ ሆነሽባቸው አይ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱስ ሆነሽባቸው የዘገየሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ የዘገየሽበት ምንድነው ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ እንዳንቺ የሚናፈቅ ከወዴት ይመጣል ይመጣል ፍቅርሽ ቁም ነገርሽ ልብን ይመስጣል ረሃብ ልማቴ ለእኔ ክብሬ አንቺ ነሽ አንቺ ነሽ ካጠገቤ አትጥፊ ያይኔ ማረፊያ ነሽ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱስ ሆነሽባቸው ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱስ ሆነሽባቸው የዘገየሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ የዘገየሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ ምነው ቀረች ብለው ሲደርስ ሰዓቱ ሰዓቱ አይኖች የተርበው ሲንከራተቱ ብቅ በይላቸው እንዲያዩሽ ፏ ብለው ፏ ብለው አንቺን በመጠበቅ ይፈዛል እንባት ነው ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱስ ሆነሽባቸው አይ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱስ ሆነሽባቸው